ህክምና ማዕከል ጤና ይስጥልኝ። ተ- የ reception number ትሰጪኛለሽ?
እሺ ምን ፈልገው ነው ግን እ፣ ትናንትና CT scan ምናምን የተነሳ ሰው ነበርና እናንተ ጋር ማታ እሺ እ፣ እንትን interpretation ኡን ምናምን ፈልገን ነበርና
እሺ እ፣ አልደረሰኝም።
ዜሮ ዘጠኝ እ፣ ዜሮ ዘጠኝ እሺ ሰላሳ ሶስት እሺ
ዜሮ ይቅርታ ዜሮ ዘጠኝ ሰማንያ ስምንት እሺ ሰላሳ እሺ ሶስት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ thank you እሺ እሺ እሺ እሺ bye